hello hello ጤና ይስጥልኝ።
አብሮ ይስጥልኝ።
ነአት women beauty salon
እ ነአት beauty salon ነው?
ምን አልከኝ?
ነአት women beauty salon ነው ወይ?
አዎ እሺ ከ WePlus ድርጅት ነበር ምደውልልሽ።
okay እሺ ከዚህ በፊት WePlus solution provider application ኣችን ላይ አ አገልግሎት ለመስጠት ተመዝግበው ነበር።
አ okay አ እሺ በቃ አሁን ላይ አገልግሎት መስጠት ስራ ስለጀመርን አ ኦንላይን ላይ በመሆን ስራ ማግኘት ይችላሉ።
እሺ እናመሰግናለን።
እሺ በተጨማሪም ደግሞ WePlus solution user የሚል አለ። ያንን አዎ።
application በማውረድ ድርጅቶትን እዛ ላይ ማየት ይችላሉ። በተጨማሪም ደግሞ ብዙ አገልግሎቶች አሉ እዛ ላይ የታክሲም ሆነ ከአርባ አራት በላይ የተለያዩ አገልግሎቶች አሉ። እሱን መጠቀም ይችላሉ።
እሺ እናመሰግናለን።
እሺ referral code ዎትንም ደግሞ በ- በማጋራት ተሸላሚ መሆን ይችላሉ። በዚህ አጋጣሚ እዛው ላይ user ላይ
እሺ እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት። እሺ እሺ